ሰላም ጤና ይስጥልኝ Best Bet እንዴት አመሻችሁ? ሰላም ነው።
ሰላም ነው።
ቀን ላይ ሁለት ሺ ሁለት መቶ ብር ከአቢሲኒያ ባንክ ወደዚህ deposit አድርጌ deposit ነው ወደ Best Bet አዎ፣ በዚህ ስልክ ነው።
በዚህ ስልክ አዎ፣
እሺ deposit message ኡ ልክህልህ ነበር?
አዎ፣ አዎ፣ ቴሌግራም ላይ ልክኸዋል?
አዎ፣ አዎ።
እሺ ቆይ አንዴ በቻፓ ነው በሳንቲም ፔ
እ በአቢሲኒያ በቻፓ ማለት ነው። እና የሀምሳ ብር ካርድ
እ
አይዘር
ማን ነበር ያዋራህ እዛ ላይ
እኔ እንጃ ስሟ ትዝ አይለኝም።
ቴሌግራም ላይ?
ቴሌግራም ላይ ማንም አላዋራኝም።
እሺ በቴሌግራም ላክልኝና አ- አሳውቅልሃለሁ። እሺ በእንትኑ ነው አዎ message ኡን በዜሮ ሶስት ቤቱ
በዜሮ ሶስት ሀብታ- ቤት ነው።
አ፣ ሀብታም ብለህ ላክልኝና
እ፣ ቆይ አንዴ ስልክሽን ትነግሪኝ።
እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት ዜ- እሺ አርባ አራት
ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ message ኡ ላክልኝና ከዛ ለቻፓ አሳውቅልሃለሁ። ሄሎ